ሲሉ ሰዎች
ጤና ይስጥልኝ ደንበኛችን ከአሪፍ ፔ ነው የምደውልሎት። አሪፍ POS machine እሺ፣
ይሰማዎታል? መስመር ላይ ያሉ አዎ ይሰማኛል። አዎ።
ደንበኛችን POS machine ኑ ላይ ምናልባት ያጋጠሙት ችግር ካለ ለመጠየቅ ነበር።
ምንም ችግር የለም።
ድምፆ ትንሽ ተቆራረጠ።
ምንም ችግር የለም። ደህና እየሰራ ነው።
መስመር ላይ ያሉ እ? ሄሎ ሄሎ